ሄሎ ሰባ ሁለት ሀምሳ የሚል order ሰባ ሁለት ሀምሳ
ሀምሳ
ምግብ ቤት order ኡ አልደረሰንም እያሉ ነው እና በጣም ብዙ ቆየሁኝ። ስልካችሁ አይሰራም አታነሱ።
ምንድን ነው አልሰማሁህም።
ምግብ ቤት እም፣ order ኡ አልደረሰንም እያሉ ነው።
አልደረሰንም። እሺ የት ነው ምግብ አዎ።
ቤቱ?
ሎሚ ሄልዝ እና በጣም ብዙ ቆየሁ። ስልካችሁ ራሱ አይሰራልኝ።
የመኛ አዎ እና ለ team leader ኡ አሳውቄ ነበር።
በረከት ነህ?
አዎ እሺ በረከት እሺ፣ ይደውልላት ቤት check ላድርግና
እሺ።
እሺ